እንዳይደፋ ምንድነው ስልክሽ? አሀ ዛሬ ነው ተስካሩ። ኦ እና አሁን እዚህ ሆነሽ እና እሷ ነው የምትገቡት ወደ ቤት? በቃ እሺ እያለቀላችሁ ነው? እሺ እሺ